ነው።
hello
hello፣ ሰላም ነው?
ሰላም ጤና ይስጥልኝ።
አለን አለን።
እሺ፣ እንትን ስንት ስንት ገባ? እንትን ዶሮ የጨርሶ ዋጋ ነው አዎ፣ የቦቫንስ ነው የሳሶ
የቦባንስ
ቦቫንስ ነው መቶ ሶስት ብር ከሰላሳ ስምንት ሳንቲም ሳሶስ
ሳሶ ሰማንያ አንድ ብር ከአስራ ዘጠኝ ሳንቲም
ሰማንያ አንድ ብር
ከአስራ ዘጠኝ ሳንቲም
እሺ እሺ እሺ እሺ መልካም